ጤና ይስጥልኝ።
የት ጤና ይስጥልኝ። hello hello።
ሰላም ሰላም።
እግዚአብሔር ይመስገን። እንትን ነበር የ YouTube የ YouTube ትምህርት ለመማር ክፍያው ምን ያክል ነው? ከመቼ እስከ መቼ ነው ለማወቅ ነበረ። ምዝገባውስ የት ነው? ሄሎ ሄሎ ሄሎ፣ አይሰማም? ሄሎ ሄሎ
ሄሎ